ጤና ይስጥልኝ። ሁሉ ስፖርት በኮ ምን ልርዳው
ቴሌግራም ላይ ልኬዋለሁኝና ቴሌግራም ላይ ልኬዋለሁ ማለት screenshot አድርጌ ልኬዋለሁ።
ማን ልበል ስሞትን የቴሌግራም
ዳጊ የአባቱ ልጅ የሚል ነው።
እሺ ስንት ብር ነው? እዛው ላይ ጻፍልን እና ሰዓቱን
specific ሰዓት እንኳን አላውቀውም። ብቻ ማታ አካባቢ ነው የነበረውና
ብሩን ጻፍልን እና ካገኙት ይገኝላል፣ ካልሆነ መጠበቅ አለብን።
withdraw ያደረኩት ደግሞ ስድስት መቶ ሰላሳ አምስት ብር ነው እኮ እዛው ላይ ጻፍልን።
እሺ